ጤና ይስጥልን ቢጃ ኢትዮጵያ ቤተልሔም ነኝ ባኮ ምን ልርዳዎት ትናንት አሳውቄ ነበር ያሬድ ግሮሰሪ
እሺ ደንበኛችን ሄሎ አሁን በደወሉበት ስልክ ነበር ትናንት የደወሉት አ
እሺ እያየሁልህ እሺ ያሬድ ግሮሰሪ ያሬድ አባተ ነው አ
እሺ አዎ ከተመዘገበ ቆይቷል እኛም አቤት።
እንደገና ካስመዘገቡ ቆይተዋል እኛም እንደገና update አድርገን መልሰን ልከንላቸዋለን አቤት አቤት
ይሰማዎታል ደንበኛችን
እኮ ደንበኛ ይመጣል ብላችሁ አልመጣም ነው አዎ አሁንም ልክሎት ልክሎታለሁ ምናልባት የወረፋ ጉዳይ ወይም የመንገድ ነው መዘጋት እንዴ?
ስለሚችል ይመጣል
እሺ እሺ ደንበኛችን